በደንብ እንትን ጫን ብለሽ ሄሎ ሄሎ፣ አቤት መሰረት ነኝ።
መሲ እንዴት ዋልሽ?
እግዚአብሔር ይመስገን።
አሁን ድምጻችሁን ስለሰማን ነው እንግዲህ እንደዚህ የምንልሽ። ሀምሳ ዘጠኝ ሰማንያ ዘጠኝ እና ስልሳ ሀያ ሰመረን
ሀምሳ ዘጠኝ ሀምሳ ዘጠኝ ሀምሳ- ስንትና ሀምሳ ዘጠኝ ሰማንያ ዘጠኝ እና ስልሳ ሀያ
ስልሳ ሀያ ምን ሆነባችሁ?
ሁለቱንም ፊናል ይልኝ። አንዱ ገርጂ ነው የሚሄደው፣ አንዱ ደግሞ መገናኛ ነው እና ሶስት ነጥብ ሁለት እና አምስት ነጥብ አራት ያሳየኛል።
የትኛው ነው አምስት ነጥብ አራት የሚያሳየው?
የሪፍት ቫሊ የመገናኛ ማለት ነው።
እሺ እሺ እሺ